Hello ሰላም ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን ሰላም።
ድንች ታዞ ነበርና እስካሁን አልመጣልንም። ትናንትና ወዲያ ነበር የታዘዘ።
በዚህ ቁጥር ነበር ያዘዙት?
አዎ ይህም አለ።
አዎ እንዴት check አድርግልኝ።
ዮናስ አንተ ተደውሎላ ያነሳል እ? አንተ ስልክ አትነሳም።
ሀብታሙ በሚል ነው።
አዎ
ትናንት አልተደወለልዎትም ነበር?
አይ
እሺ ስልክ ቁጥር ልስጦት።
እሺ እሺ 0908
እዛ አሁን መጥተው እንትን ሽ- ድን- ሽንኩርት አርሰ ማነው ቲማቲም አርሰውልኝ ይለዋል።
ቲም ዛሬ ተቀብሏል።
አዎ ሽን- ሽንኩርት አዎ።
አዎ ይሄኛው ድንቹን የያዘው driver ነው። ደውለው ይጠይቁት።
እሺ ዜሮ ዘጠኝ ዜሮ
12 37 20 ሰላሳ ሀያ አዎ ያዝልኝ ወንድሜ ስማ ዜሮ ዘጠኝ ዜሮ ስምንት
አዎ 12 37 20 አስራ ሁለት ሰላሳ ሰባት ዜሮ ዘጠኝ ዜሮ ስምንት አስራ ሁለት ሰላሳ ሰባት ሀያ አዎ
እሺ ቴንኪው እሺ